ሄሎ
ሄሎ፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ሶሲ ከችፕችፕ ነበር የምንደውለው።
እሺ ሜሮን ላይ ያዘውን ነበረ ፓስታ አዎ አዎ፣ እዛ ነበረ።
ይቅርታ፣ ሜሮን እ፣ ስልክ እያነሳችልን አይደለም።
አዎ ለእኔም እኮ ደውዬላት፣ እኔ ደግሞ እንደ አጋጣሚ ወጣን ታውቂያለሽ፣ Okay፣ እንጂ አ- አንድ ቦታ ነበርና ወጣሁኝ። ያ ለዘበኞቹ ቢያንስ ለእነሱ ቢሰጣቸው ችግር የለውም ብዬ ነበረ። ኮዱን ደግሞ ድ- እፈልጋለሁ አለ።
ስለዚህ ስለዚህ- መረከብ አልቻላችሁም፣ ተመላሹ።
እንጃ እንግዲህ እስኪ አሁን እኮ እሷ ስልክ ብታነሳ ጥሩ ነበር። አላነሳ ብላ እኮ ነው። እስቲ ወይ ቆይ ሌላ አንድ አንዴ ስልክ ልሞክርና ደውልልሽ።
ይሞክሩ። እሺ፣ እሺ።
ተጠና ያርጉ። ስለ ቆሙ ስለዛ እሺ